Hello?
ሄሎ
ሄሎ
ሄሎ
ሰላም ጤና ይስጥልን።
Hello
አዎ ምን ልርዳዎት?
message ላይ መጥቶልኝ ይደውሉ ይለኛል።
እሺ message ኡ ቴሌዊን game ነው፣ ጨዋታ ነው። game ኦቹን ሲጫወቱ ሽልማት ያገኛሉ።
በዛ ምን ማድረግ አለብኝ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ አንድ ቁጥር ላይ ይመዘገባሉ። ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። እድሎትን ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።
እሺ ስለዛ በ message መጫወት ነው። አዎ ስልኮት smart ከሆነ በድረገጽም ገብቶ መጠቀም ይችላል።
ልክ ነሽ።
እሺ መልካም እሺ